ሄሎ ሄሎ ሄሎ፣ ሄሎ፣ ጤና ይስጥልን። Donkey Tube ነው የምንረዳው።
ሰላም ነሽ? እንዴት ነሽ? ትኬት ለመግዛት ነበር።
ትኬት ለመቁረጥ አዎ።
ይቻላል፣
እ ምን አልሽኝ?
ይቻላል። እየቆረጥን ነው ትኬት። ኢንተርኮንቲኔንታል ሆቴል በኦል እንትን የለም፣ በ mobile bank ምናምን የለም። መምጣት ስለማልችል mobile banking I think አሁን ቆሟል፣ አይሰራም መሰለኝ ንግድ ባንክ።
እሺ፣ መምጣት አልችልም ነበር በአካል።
Okay፣ አስ- ዛሬ ነው እኮ show ዛሬ አዎ፣ ነው።
ገብቶኛል። አዎ እኮ
እሺ፣ አስራ አንድ ሰዓት መምጣት አስራ አንድ ሰዓት ነው የሚመጡት ነው አርፍደው ነው የሚመጡት?
አዎ፣ አዎ።
Okay፣ እሺ፣ እንደዛ ከሆነ በቴሌ ብር ወይ እየልኩልና እሺ፣ ስልክ ቁጥር ልንገሩ።
እሺ፣
እሺ፣ ዜሮ ዘጠኝ
እሺ፣ እሺ። ቆይ አንዴ።
የቢኒያም ሄሎ ሄሎ፣ እሺ፣ ዜሮ ዜሮ ዘጠኝ
ዘጠኝ ሰላሳ ሰባት
እሺ፣ እ፣ ዜሮ ዘጠኝ ሰላሳ ሰባት አርባ አንድ
ቆይ አንዴ። እሺ፣ እሺ።
ሄሎ
ሄሎ፣
እ፣ እ፣ ልንገሩት ነው ወይስ እያዘ አንድ አንዴ።
እሺ ስልኮች እየገቡብኝ ስለሆነ ለዛ እሺ፣ እሺ። እሺ፣ ሰጡ አንዴ። እሺ ዜሮ ዘጠኝ ይቅርታ፣ በጣም ዜሮ ዘጠኝ
ዜሮ ዘጠኝ ዜሮ ዘጠኝ Okay እየያዙ ነው አዎ አሁን እያስኩኝ እሺ እ፣ አንዴ ቆይ። ዜሮ ዘጠኝ ሰላሳ እ፣ ዜሮ ዘጠኝ ሰላሳ ሰባት ሰላሳ ሰባት
ሰላሳ ሰባት አርባ አንድ እሺ
ዘጠና ሁለት አስራ ሶስት ዘጠና ሁለት አስራ ሶስት አዎ በዚህ ቴሌ ብር ላይ የላኩልና መደበኛ አራት መቶ ብር ነው፣ VIP አንድ ሺህ ብር ነው።
እሺ።
ከዘጠኝ ሰዓት በኋላ ትኬት አንቆርጥም።
እሺ ስለዚህ screenshot አድርጌ በ screenshot ኡ ነው እንትን የምለው screenshot አንስተው እሺ እሺ እዚህ system አመሰግናለሁ ላይ check ስለምናደርገው እሺ እሺ ጊዜ ይስጥልኝ እ?
ጊዜ ይስጥልኝ አመሰግናለሁ አሜን አሜን።
እሺ